Hello
hello ወይ ሰላም ነው?
እንዴት ነሽ?
ናለው እንዴት ነህ?
ሰላም ነው
ደህና ነህ? ሰላም ነው?
አለን አለን። ምነው እንደዚህ ጠፋሽ?
ኧረ አልጠፋሁ እንዴ
በዓል ተመችቶሻል ማለት ነው።
በጣም በጣም
አንድ አይሉ ሁለት በዓል ስታሳልፊ በቃ
አዎ በአንድ ደመወዝ ሁለት በዓል ደስ ይላል።
እ
በአንድ ደመወዝ ሁለት በዓል አሪፍ ነው።
አየሽ ምን ያክል መኖር እንደምንችል ያሳያል።
አዎ በጣም እግዚአብሔር ይመስገን።
እና ደህና ነህ?
ደህና ነሽ?
አለሁ ሰላም ነው?
እራትን ብላ
የተባረክ ይሁን።
እየበላሽ እየበላ ነው?
ነው እንዴ? አሁን ነው የገባህ?
ኧረ ቆይ አሁንማ መብራት የለምና በልተን ያው አሁን ተኛን።
ኧረ እባክህ እና
ገጠር ስለሆናችሁ መንግስቱ ራሱ አያውቃችሁም እኮ እ?
ገጠር ስለሆናችሁ መንግስቱ ራሱ አያውቃችሁም አይ ከተማነቱማ ከእናንተ እኮ የኛ ይበልጣል።
እ
ከተማነቱ የኛ ይበልጣል ከእናንተ ኧረ እባክህ
ማርያም
እሱ ሰው remote የኮንዶሚኒየም re- remote area እየኖርክ
የኮንዶሚኒየም ጫካ እኮ ነው።
remote area እየኖርክ የኛ ምናምን remo- ትላለህ እንዴ?
remote እኮ አይደለም ከተማ ከተማ የሚያስብለው ውዮ remote ነው እንጂ ታዲያ መንገዱ remote ማለት እኮ ከ- ከከተማው በጣም የራቀ ማለት እኮ ነው።
ከከተማ ውስጥ ነው እንጂ
remote ማለት በጣም ርቀት ያለው ቦታ ነው። ከሆነ የሆነ እ፣ ም፣ እንትን መነሻ ቦታ አለው።
አሜሪካ ሩቅ ነው ብለሽ ታዲያ ገጠር ነው ወይም ደግሞ ኋላ ቀር ነው የምትይኝ ነው?
ማል- አሀ ማለት አይደለም። ምን አገናኘ?
እሺ አሁን እየበላሽ ነው? እ? አፍሽ የያዘ ይመስላል። አይሰ
ሀሎ፣
ምን ነው
አይሰማም እንዴ?
አሁን ይሰማል። ሄደሽ ነበር ተመለሽ። ነቄ ብያለሁ።
እ፣ ያው እና ሰላም ነው? ስራ አሪፍ ነው?
ምንም አይልም እንግዲህ ባለበት።
እና አዲስ ነገር አለ?
እየበላሽ ከሆነ አልረብሽሽም።
ኧረ ችግር የለውም ዝም ብዬ ነው።
እ፣ ያው ምንም የለ ይመሻል ይነጋል።
ደሞዝ አልጨመራችሁም? እ
ኧረ
ሄሎ፣
ሄሎ ወይ አሉ አሁንም አይሰማም?
ይሰማኛል። አሉ ሄሎ